hello,
Rich.
hello
ትሰማለህ?
ሰላም ጤና ይስጥልኝ ቴሌቢ
አውራ ይስጥልን ሰላም።
አለን ምን ልርዳዎት
የሆነ አስራ ሁለት ትኬት ቀርተዋል ምናምን የሚል ትኬት ደ- እንትን ሚሴ ደርሶኝ ለምንድን ነው ጉዳዩ ብዬ ነው።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ
እም፣ አንድ ቁጥር ላይ እ፣ ሶስት ቁጥር ለመጫወት
እም፣ ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ
እም።
ጥያቄና መልስ በ coin ነው እ፣ እድሎትን ይሞክሩ የሚል ደግሞ በትኬት ነው የሚጠቀሙት ስልክዎት smart ከሆነ በድረገጽም ገብተው መጠቀም ይችላሉ
ያው ሎተሪ መ- ትኬት መቁረጥ ማለት ነው።
እ፣ ጨዋታ ነው መጫወቻ ነው ትኬት ማለት የቴሌቪዥን game መጫወቻ ነው የሚያሸልም ጨዋታ የሚጫወቱበት ነው በትኬት አቤት
ያው አዎ
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይግቡ ሶስት ቁጥር ለመጫወት እሺ
ስንት ብር ነው የሚቆርጠው?